ሊንቹ አባ
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
በቻፓ ክፍያ ፈጽሜ ነበረ ለ national ID።
እሺ እሺ እሺ። አንዴ ስልክ ቁጥሮት የሚነግሩኝ ለይሎት status ኡን
ሰላሳ ሁለት ዘጠኝ ሰላሳ ሁለት
አንዴ ዜሮ ዘጠኝ ሰላሳ ሁለት አስራ ስምንት አስራ ስምንት ሰባ ዘጠኝ ሰላሳ ዘጠኝ አይደለም ሰባ ዘጠኝ ሰባ ዘጠኝ ዜሮ ስድስት ዜሮ ስድስት ሶስት መቶ አርባ ሶስት ብር ፍቅረ ስላሴ ወልደ ዮሐንስ አ
አዎ በጁን ሀያ ስድስት ነው አይደል የከፈሉት?
አ አዎ ተተላልፎልታል። ምን ያደርጋሉ? ሰማንያ አምስት ሰባ ስድስት ደውለው ይጠይቋቸው ምን status ላይ እንዳለ ከፈና ካልደረሰ። hello
ምን አልሽኝ? አልሰማሽም።
ሰማንያ አምስት ሰላሳ ስድስት ይደውሉላቸው እና እሺ ይጠይቋቸው። እነሱ ናቸው እኛ አሁን ክፍያው ተላልፏል። እኛ payment ኡን ስለሆነ facilitate የምናደርገው ክፍያው ተላልፏል። እንትኑን ይጠይቋቸው ምን እንደደረሰ መቼ እንደሚቀበሉ የት እንደሚወስዱ ሰማንያ አምስት ሰላሳ ስድስት ደውሎ ይጠይቋቸው።
okay እሺ። confirmation text ስላልገባልኝ ነበር።
እ፣ እነሱ ናቸው?
እንትንም አዎ you have paid ይሄን ያህል ብር ምናምን የሚለውም አልገባም።
ገብቷል፣ እሱ ገብቷል።
text አዎ okay። ስለዛ receipt ወይ ቴሌ- ስልክ ቁጥር ልስጦት እና ቴሌግራም ላይ እሺ እሱን እንትን ይላኩልኝ። ይሄ የ have paid ይሄን ያህል ብር የሚለውን ማለት ነው። እሱን ሙሉ ስሞትን ላኩልኝ እና ወይ receipt ኡን እኔ download አድርጌ ልላክ።
እሺ እሺ።
እሺ፣ እናመሰግናለን።
በምን ላክልሽ?
በቴሌግራም ስልክ ልስጦት መጀመሪያ
ኮ ዜሮ ዘጠኝ ስልሳ
ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ እሺ፣ እናመሰግናለን።
እሺ ቻው